እስካሁን ግን not received product ነው ያስፈልግ ሌላ Hello ሰላም ጤና ይስጥልን አብሮ ይስጥልን።
ሪሻን ኖት ከቺፕቺፕ ነበር የምንደውለው እሺ ይቅርታ ዛሬ ያልተረከቡ product አለ አልተረከብኩም። አሁን ምን ምን product ሽንኩርት ነው በቃ ተውት፣ በእናታችሁ ዝም ብላችሁ እየደወላችሁ ከምታደርጉ
Okay ብሩም ይቅርታ ይቅር እሺ ምኑም ይቅር እንዴ
በጣም ይቅርታ እሺ ብሩ ማለት እኔ ምንም አታ- ሁላችሁ ይሄ ምን product ምናምን የምትሉኝ ያዘዝኩትን ታውቂዋለሽ አይደል?
አዎ፣ አይ በቃ ያልተቀበል ይቅርታ አልፈልግም። አይምጣ እሺ፣ ብሮትን እንመልሳለን ይቅርታ በጣም አትመልሺው አልፈልግም ነው
ይቅርታ መልካም እሺ